ጤና ይስጥልኝ።
አቤት።
ከአሪፍ ፔ ነው የምደውለው። ደንበኛችን ትላንትና ደውለውልን ነበር።
ከየት ከአሪፍ ፔ
አሪፍ ቤት ከአሪፍ ፔ ከአሪፍ ፔ
አሪፍ ቤት ደው- ደግሞ ምንድን ነው?
አሪፍ ፔ የገንዘብ ማስተላለፊያ መንገድ ነው። betting እሺ።
የተጫወቱ ነበር።
አዎ እሺ ወደኛ ደውለው ሌላ ሰው ነበረ።
አዎ፣ ሌላ ሰው ነበር፣ ሌላ ሰው ነበረ አ- ተመልሶልናል።
እሺ ሌላ ሰው ለማረጋገጥ ደውሏል።
ነበር ደንበኛችን።
አይ፣ መልካም ምሽት ይሁንልዎት።
አይ።